ጤና ይስጥልኝ BGI ኢትዮጵያ ራሄል ነው ምን ልርዳዎት አሁን ደውዬ ነበረ። ID number ምናምን ተናግሬያቸው ነበር። ተመዝግበዋል፣ ተላልፈዋል።
እሺ ብልሽት ለማስመዝገብ ነበር የፈለጉት።
አዎ
እስኪ check ላድርገው ይንገሩኝ። ወይም BGI ቁጥር ካሉት ወይም ደግሞ TIN number ካሉት
ይህ number ማ ነግሬያቸው ነበረ።
እሺ አሁን በደወሉበት ስልክ ቁጥር ነበር ያስመዘገቡት?
አዎ ID number ም ID number ም ሀያ አራት ዜሮ አንድ ID number እንትን ብያለሁ።
መመዝገቡና ለመመዝገቡ አሁን check ለማድረግ ነው የፈለጉት?
አዎ check አድርግ check ለማድረግ ነው። ዛሬው ነው የሚደርሱ ከሆነ እስከ ማታም መጥተው ቢሰሩ ጥሩ ነበረ ያዩት ምንም እንትን ያስተናገድን አለበት። በቃ ድራፍት የለም ብለን ከሰምንት ጥሎ ጥሎ የወጣ ነው።
አሁን ተቋርጦበት ነበር ሁለተኛ ጊዜ እየደወሉ ያሉት።
አዎ አይ ምናልባት ካልተመዘገበ በቃ እኔ አስተላልፋለሁ ምናምን አሉ። ስለዚህ እንዴት ነው ተመዝግቦ ከሆነ አረ አያን አያን አረ ጥሞሮ hello እሺ ደንበኛችን አንዴ ይጠብቁኝና ልይሎት።
እሺ
እስኪ የ BGI መለያ ቁጥሮትን ልንገሩኝ።
እንትን ID number ኡ ነው ID number ኡ ነው ID number ሀያ አራት ዜሮ አንድ ሀያ አራት ዜሮ አንድ አዎ
እስኪ number ኡን ያውቁታል?
ይህ number ኡን እሺ ላውጣና እስኪ እሺ